ጤና ይስጥልኝ ህዝቦች በኮምፒውተር
ሰላም ነው።
እግዚአብሔር hello።
ይመስገን ይሰማኛል።
ትላንት እ, አጋጣሚ በአርባ አምስት ቤት ደውዬ ነበር። አሁን ደግሞ ስልኩ በሱ አይሰራም። የበላሁትን ቴሌግራም ላይ አብርቼ ነበረ፣ post ም አድርጌላቸው ነበር፣ attach አድርጌ ነበር።
ማን ልበል? የቴሌግራም ስሞትን እ, አብ- ሾ የሚል እ?
ሾ ሾው ሾ
አዎ ኦንላይን ነኝ ያለሁት አሁን ግን አሁንም ጽፌ ነበር እስካሁን ከትላንት ጀምሮ መልስ አልተሰጠኝም።
እሺ እ፣ የሁሉ ስፖርት account ዎ ዜሮ ዘጠኝ አርባ አምስት ቤቱ ነው።
አርባ አምስት ቤት ነው።
እሺ ድጋሚ ላስተላልፍሎትና check ይደረግሎት።
እሺ እሺ እሺ